Hello Hello hello ሰላም ጤና ይስጥልኝ። ቤት ቤት ምን እንትን ነበረ ጨዋታው አንድ እኩል ተጠናቀቀ። እናንተ ጋር ደግሞ እኛ over one point five ብለን
እሺ።
X አደረገ X አደረገ
እንትኑን ልከህልን ነበረ? ትኬት ምን ID ውን እ? እ?
Ticket ID ውን Ticket ID ልላክልሽ? አያስችልም። System ሌላ እሺ። ወይ cashier code ዋን ትነግረኛለህ?
እ?
Cashier code ዋን ትነግረኛለህ?
Cashier code ዋን የ- የእስራኤል ቡድን ነው። እስቲ እዩ ገና እየሄደ ያለቀ ነው። እሺ
እኮ ላክ።
ትክክል።
ስ- cashier code የምትላለች
አ- cashier code እ መጨረሻ ላይ እሺ ኦ፣ እስቲ ቆይ አትዘጊው፣ ቆይ እሺ።
Cashier code Hello
እ?
Cashier code ነው የምትለው? ID ይላል።
እሺ። ወይ ቴ- ቴሌግራም ትጠቀማለህ?
አዎ እሺ። እሱን screenshot አድርገህ ticket ID ውን Telegram ላይ ትልክልናለህ። Check እናድርግልህ።
እሺ እሺ እሺ።
ታውቀዋለህ? ቴሌግራም አለ።
አዎ አዎ በቃ እዛ ላይ ላክልህ።
እሺ
እሺ።
አንድ ፐርሰንት ቀረ።